Hello ጤና ይስጥልኝ።
ጤና ይስጥልን።
ዶንኪ ቲዩብ ነው።
አዎ ዶንኪ ቲዩብ ነው። እ፣ እንትን ነው በቃ ክፍያ ትላንትና ሞልቼ ነበር እና ቅድም account ላክልኝ ብላኝ
ኦኬ ልጠብቃት ልጠብቃት አልክልህ አለችኝ እስካሁን ድረስ።
okay። account ኡን ንገሩት።
አዎ አካውንትን
አ form ኡ ሞልቼ ነበር እ?
okay። እሺ account ኡን ልንገሩት። አንድ ሺ ሀያ ሰባት
ቆይ እናት አለ በ text ታደርግልኛለሽ
text እናድርግሎት።
እ፣ እንዳለች ሰዓት okay እሺ። ቆይ አንዴ ሰላሳ ሁለት ሰማንያ ሁለት አስር ሰባ ሁለት እሺ እሺ እናደርግሎታለን።
እሺ እሺ። እና